እንዲያደርግልኝ አልወደድኩም ምን ልርዳው ሄሎ አቤት ጤና ይስጥልኝ አልወደድኩም ምን ልርዳው ምን አሉኝ ምን አሉኝ ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው ይላኩና ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው ይላኩና መንሰላል ከዛ ሲልኩት ሶስት ቁጥር ለመጫወት የሚል አለ። እሱን ይነኩትና እሱን ሲነኩት እድሎትን ይሞክሩና ጥያቄና መልስ ያመጣሉታል። አንድ ቁጥርን እየነኩ እድሎትን መሞከር ነው።